እንዴት ይሻላል? hello hello hello hello hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እንዴት አረፈድሽ? ከ STEM for Kids ነበር የምደውለው።
ከየት አልሽኝ?
STEM for Kids እሺ የልጆች የክረምት ማሰልጠኛ
እሺ ፌስቡክ ላይ ያው ተጨማሪ መረጃ እንደምትፈልግ ስልክሽን አስቀምጠሽ ነበር አይደል?
እሺ፣ መልሼ እደውልልሽ አንዴ።
እሺ እሺ